ግሩም ነው ጭራሽ ነፍስ ያሳጣል ጭራሽ ነፍስ ያሳጣል ጭራሽ ነፍስ ያሳጣል የተመሳቀለው አይ ጸጉርሽ የሐር ነዶ ተንጣሎ ተኝቷል አይ ከሽንጥሽ ላይ ወርዶ ጉንጭሽ የሚመስለው አይ የከረን ብርቱካን አይቼ አልጠግብሽም አይ ለአንዲት ሴኮንድ እንኳን አቋቋምሽማ ልቤ ያስደነግጣል። ፈገግታሽ ግሩም ነው፣ ጭራሽ ነፍስ ያሳጣል። ጭራሽ ነፍስ ያሳጣል። ጭራሽ ነፍስ ያሳጣል። መሳብ ይችላሉ አይኖችሽ ከርቀት የጥርስሽም ንጣት ይመስላል ወረቀት ከውበትሽ በላይ ጠባይን ጨምሮ ለታምር ፈጥሮሻል አጊጦ አሳምሮ አቋቋምሽማ ልቤ ያስደነግጣል። ፈገግታሽ ግሩም ነው፣ ጭራሽ ነፍስ ያሳጣል። ጭራሽ ነፍስ ያሳጣል። እ? ጭራሽ ነፍስ ያሳጣል። የውበት ውበት ነው የተሰጠሽ ገላ ከንፈርሽ ይመስላል የወይን ዘለላ ውድነሽ እንዳልማዛ አትወጪ ከቤት የውበት ዳርቻ የሴት እመቤት አቋቋምሽማ ልቤ ያስደነግጣል። ፈገግታሽ ግሩም ነው፣ ጭራሽ ነፍስ ያሳጣል። ጭራሽ ነፍስ ያሳጣል። እ? ጭራሽ ነፍስ ያሳጣል። ፍልቅልቅ ፈገግታ የደም ገንቦ ነሽ እኔ ያንቺ ብቻ አንቺም የኔው ነሽ ባለም አላየሁም የሚበልጥ ካንቺ የውበት እመቤት የልቤ አስደሳች ነፍስ ያሳጣ እ ጭራሽ ነፍስ ያሳጣ አቋቋምሽማ ልብ ያስደነግጣል። ፈገግታሽ ግሩም ነው፣ ጭራሽ ነፍስ ያሳጣል። ጭራሽ ነፍስ ያሳጣል። ጭራሽ ነፍስ ያሳጣል። ጭራሽ ነፍስ ያሳጣል። ጭራሽ